ወረብ ዘመጋቤት ገብረ መንፈስ ቅዱስና ያንገርጋሪ ነሽ። አትናቲሆሙ ነበልባ ወረዱ ዮም ይትቀበሉከ አባብሂል ይትቀበሉከ አባብሂል ተናዘል ይትቀበሉከ በብሂል አማንገ ባሪሃይ ይትያስቡ በሃበ አልቦቱ ሞት ይነስኡ እሴቶ እዝነ ትዕግስት እንተውበሎሙ ከመ ይንስኡ እሴቶ አመ ይነግዞሙ ለጻድቃን በመስቀሉ ኦ በመስቀሉ ክርስቶስ ወያወርሶሙ ምድረ አዳዘ ጽዱተ ወብርተ እንተ ይርእያ ዓይነንም ወወአቅደምከ